ሄሎ
ጤና ይስጥልን ከብዙ ኢትዮጵያ ነው የምንለው።
okay ሃሎ
እሺ ደውለው ነበር እኛ ጋር።
አዎ አሁን ደውለን ነበር።
እሺ ጠዋት ሁለት ሰዓት ተኩል ላይ ሌላ ሁለት ሰው ገብቷል አይደለ?
አልገባም።
ሌላ ሰው አልገባም። ምናልባት ተነጣጥላችሁ መታችሁ ከሆነ በጭራሽ አልመጡም። ሁለቱ በጭራሽ አልመጡም። በአጋጣሚ አካባቢው ላይ የመንገድ ሰላም ስላልነበረ እ፣ መቅረታቸውን ለእኛ ሳውቀውን እኛ እነሱን ወክለን ይመጣ
okay እሺ። ከደብረ ብርሃን ናችሁ አይደለ?
እኛ ሰንዳፋ ነው፣
ከሰንዳፋ ግን አንድ ላይ ሆነን ስለምንሰራ ነው።
ኦ እሺ። መልሼ ልደውልሎት በድጋሚ ግን ገብተናል ገብተናል። አሁን እኛ የእኔንና የአምላክ ያለ
ኦ፣ ገባችሁ አሁን?
መጥተው ወስደውናል። አሁ የእኔነት ታሪቄ መጥተው
በቃ እሺ እሺ።
ወስደውናል።